የሚታይላት የአፍንጫዋ መማር የተሳካላት ጥርሷ እንደ ማሽላ የሚፈካላት ከንፈሯ እንደ ቆሽም የሚያጓጓላት አንገቷ እንደ መቃ የተቃናላት ከደረትም ደረት የፈጠረላት ሽንቷ እንደ ወንዝ አረግ የተሳበላት ወገቧም ቀጥነባት አንጀትም የላትም አንጀትም የላትም ያዝጇን ዝጋደጇን ሳምጉንጯን ያዝጇን ዝጋደጇን ሳምጉንጯን ረንደም ወንድነሽ የብርቷ ራሽ ናት የባለ ጥማደም መዓዛ ሁሉ የጥርኝ ዝባድም እንጃ መላሴን እንጃ መዳኔን ፍቅርም አሞርቦ ፍቅርም አድርጎ ይዞኛል እኔን ይዞኛል እኔን ፍቅር ያማታለት እዚያ ቆላ ስፍር ልክ አንድ እርምጃ አድርጎ ይካረፋል ከንፈር ይጋረፋል ከንፈር የቆላ ልጅ እግሮች መዳን ቢያመጡ እነሱ ማር እንጂ ዳማከሴ አይቆርጡ ዳማከሴ አይቆርጡ መድኃኒትም የለኝ እንዳመመኝ ልደር ተለክፍ ያለው ያውም በሰው መንደር ያዝጇን ዝጋ ደጇን ያዝጇን ዝጋ ደጇን ሳም ጉንጯን ሳም ጉንጯን እንዴት ይሆን ማፍቀር? ምን ይሆን መውደድ? ያንገበግባል ወይ ሳም አድርጎ መሄድ ሳም አድርጎ መሄድ ችላ ችላ እያለች ባዘቶ መንደፉ እሷው ከወደደች ታሰበች ማረፉን እንግዲህ ካምጡላት የጠፍር አልጋን ያቸቆለኛለች ከጣለች ደጋን ከጣለች ደጋን ኔንን የኔን ይበላለጥ እንጂ ሌላ ሌላው ሀብት ፍቅር እኩል እኩል መሆን አለበት። እንዴት የአምላክ ፍጡር በሷ ራብ ልሙት በሷ ራብ ልሙት ያዝ እጇን ዝጋ ደጇን ሳም ጉንጯን ያዝ እጇን ዝጋ ደጇን ሳም ጉንጯን ዳኛውም ዳኛ ነው ዳሌውም ዳሌ ነው ለረንዶም ወንድነሽ ባቷም መልካም ባት ዳሌውም ዳሌ ነው ባቷም መልካም ባት ደጀጠኙ በስቶ ሲመከርባት እኔማ ለመላእክት ምን ላገኝባት ሆዴም ከወደዳት ልቤም ካሰባት ቢቀፋም ስሜ ነው የሚጎድፍባት ለግረሙ ካልደርስም ብከሰስባት አልሞታ ልገረብ ብጠየቅባት እኔስ ምን ሊቆጨኝ ብሰየፍባት ፍርዱን አውቀዋለሁ የዛሬን አባት ግፋ ብልህ ኃይሎ ነው እንዲባልባት ጠቅልህ ውሰር ነው ፈርመህ አግባት ፈርመህ አግባት ያዝ እጇን ዝጋ ደጇን ሳም ጉንጯን ዝጋ ደጇን ያዝ እጇን ሳም ጉንጯን ከሁሉም ዳስመጣል አይችልም ደስሬን ለሁሉም ዳስመጣል ባይችልም ጉልበቴን እሸኛቸዋለሁ እንደ ድ ገንዘብ ጥሎሽ ጣሉ ባይ ጥማድና ገንዘብ ሁሉም ለአዲስ ጎጆ ቢሆን ሰብና ዘብ መቼ ይመጣ ነበር ዱሮስ መተዛዘብ ዱሮስ መተዛዘብ ነይ ነይ ነይ ደግ አይጠፋምና ለእኔም ሽማግሌ ልውረድና ላምጣት እንደ ግልግሌ እንደ ግልግሌ እንደ ግልግሌ ያዝ እጇን ዝጋ ደጇን ሳም ጉንጯን ያዝ እጇን ዝጋ ደጇን ሳም ጉንጯን እርንገሰገስን ደረስን ደጃቸው አሁንም ያስገቡን ደጅ አስጠኑናቸው። አየንም ወደድንም አቀድንም ተመኘን ወጣንም ወረድንም ጠየቅንም አገኘን ጠየቅንም አገኘን የኔኔኔኔኔ የእነሱንም ድግስ ማሩንም በላነው ዘፈኑ አማረ እንጂ ከኛ ሴት ጠላ ነው ከኛ ሴት ጠላ ነው ከኛ ሴት ጠላ ነው መሐረሙን ይላል ያላየ ሰርገኛ ሻሹን ሻሹን ይላል ያላየ ሰርገኛ ተቋጥሮ መሄዱን ማናውቆት ያለኛ ማናውቆት ያለኛ ማናውቆት ያለኛ እንግዲህ በኑሮ ካለን መተማመን እስቲ እንደ ቤታችን እንደር ተሳስበን ሳይደላም ያኮራል ለፍቅር መመንመን ባይደላም ያኮራል ለፍቅር መመንመን ያዝ እጇን ዝጋ ደጇን ያዝ እጇን ዝጋ ደጇን ሳም ጉንጯን ሳም ጉንጯን ኔ ኔ ኔ ኔ ኔ ኔ ኔ ኔ ኔ